hello ሰላም ጤና ይስጥልኝ መስሪያ ቤት።
hello ሰላም ነው።
አዎ፣ እግዚአብሔር ይመስገን።
confirm እንድታደርግልኝ ነበር።
እሺ፣ በዚህ በደወልክበት ቁጥር ነው?
አዎ፣ በዚህ ደወልኩ።
እሺ፣ አንዴ ቆይ። አንድ ሺ
እ አንዴ አንዴ ሎድ እያደረገ ስለሆነ ነው።
እሺ እሺ
ስድስት ሺህ አንድ መቶ ብር ነው። hello hello ስድስት ሺህ አንድ መቶ ብር ነው።
አዎ አዎ
እሺ ይኸው ሊገባ processing ላይ ነው። ትንሽ ጠብቀውና ይገባል። እሺ እሺ እሺ እሺ። ስለደወልክ እናመሰግናለን። መልካም ቀን